hello ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም
እንትን ፈልጌ ነበር information።
እሺ ይቻላል።
እንትናችን አይቼዋለሁኝ፣ ግን አሁን እንደምለ በ group የሚል አለ፣ individual የሚል አለ።
አዎ በ group ለምሳሌ አሁን አንድ እሺ።
ቦታ ባንሆን አ- በያሉበት ታደርሳላችሁ ወይስ አንድ ቦታ ላይ አሁን እናንተ drop የምታደርጉት?
አንድ ቦታ ነው drop የምናደርገው። ለምሳሌ group ኡን create ያደረገው ሰው admin ኡ አለ አይደል?
አ፣ እኛ ለሱ ነው የምንሰጠው። ሌሎቹ ከሱ የመረከብ አ፣ ግዴታ አለባቸው። እኛ ኃላፊነታችን admin ኡ ማድረስ group ኡን create ላደረገው ሰው ማለት ነው።
እሺ። ሌላ ለምሳሌ ይኸውልህ አሁን ሶስት ብንሆን አንዱ እሺ።
ድንች ይፈልጋል፣ አንዱ ሽንኩርት፣ አንዱ ምናምን እና አዎ።
እ፣ ስንት ስንት ኪሎ ነው ማዘዝ ያለብን? ኪሎዎች አሉ ወይስ እንደፈለገ ገደ- ከአንድ ገደብ ጀምሮ?
የለውም። እንደፈቃችሁ ከአንድ አንድ ጀምሮ ኪሎ።
እስከቻላችሁት okay፣ አንድ ኪሎ አንድ ማዘዝ ሰው?
ይቻላል። አዎ።
እሺ፣ እሺ። ስለማድረግ ነው።
እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። እሺ፣ መልካም